ነው።
ጤና ይስጥልን።
ሰላም ድንበሯ የእናቶችና ህጻናት ክሊኒክ ነው ነው።
ሴ ነበር የምደውልልዎት ደንበኛችን አሪፍ POS ማሽን እሺ እ፣ ደንበኛችን POS ማሽኑ ላይ ምናልባት ያጋጠመው ችግር ካለ ለመጠየቅ ነበር።
ምንም አይነት ችግር የለም። ግን አሁን ላይ ሰው ሁሉም እ፣ transfer ስለሆነ እየተጠቀመ ያለው እየተጠቀምንበት አይደለም። በካርዳችሁ ምን ነው ምን አጋጠማችሁ?
transfer ነው ሰው የሚጠቀም እሺ ደንበኛ ወደ ራሱ account ማለት ነው፣ ወደ ድርጅቱ account እሺ ደንበኛችን ይቅርታ ስሞት ልያዝ hello እሺ ደንበኛችን ምናልባት ችግር ካጋጠመው ዘጠና ሶስት ዘጠና አምስት ላይ ደውለው ያሳውቁን።
እሺ እሺ
እሺ እናመሰግናለን። መልካም ቀን